ሄሎ ሄሎ ሰላም ጤና ይስጥልን ሚኪያስ።
እ ሄሎ አቤት ሰላም ጤና ይስጥልን ሚኪያስ። ሄሎ
እ ሄሎ ሚኪያስ App ከ WePlus ነበር ምደውለው የእኛን application አውርደ ነበር እ ከምን WePlus።
እ ያ አውርጄ ነበረ እሺ ለአሽከርካሪነት ነው ለተጠቃሚነት ነበር?
ለተጠቃሚነት እሺ አንተ የተመዘገብከው አገልግሎት ሰጪዎችና አሽከርካሪዎቻችን የሚመዘገቡበት ላይ ስለሆነ ነው። እ Okay።
License ምናምን ጠይቀዋል አይደለ? register ስታደርግ አዎ አዎ አዎ እሱ ለአሽከርካሪዎቻችን የንግድ ፍቃዳቸው ምናምን የሚያስገቡበት ስለሆነ ነው። ለተጠቃሚዎቻችን እዛው We Plus Solution User የሚል አለ Play Store ላይ እሺ ልክ እሱን register እንዳደረጉ ከአርባ አራት በላይ የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች፣ የታክሲ አገልግሎት እንዲሁም አሸናፊ የምታደርጓን የ referral code እዛ ላይ ማግኘት ይችላሉ። እ Okay።
Register አደራረጉም normal ነው። ስም፣ ስልክ፣ ኢሜይል ማስገባት ነው። ከዛ የምንሰጣቸውን አገልግሎቶች ምን ምን አላቸው የሚለውን ማየት ይችላሉ ማለት ነው። We Plus Solution Okay።
User Okay ድጋሚ ማውረድ አለብኝ ማለት ነው።
አው ያኛው ለአሽከርካሪዎች ስለሆነ ምንም አያደርግልህም። ያንን Okay።
ስታ- ታጠፋውና ያ Play Store ላይ ወይም App Store ላይ We Plus Solution User የሚል አለ እሱን አውርደህ register ልክ ስታደርግ የ- አሁን የነገርኩህን አገልግሎቶች ታክሲን ጨምሮ ማግኘት ትችላለህ ማለት ነው።
Okay እሺ thank you አመሰግናለሁ። መልካም ቀን ይሆንልህ።
ለሁላችሁ thank you እሺ፣ እናቴ Thank you።